hello
hello ወይ ያው አሁን የደወልኩልሽ ነኝ።
እሺ ማሽን ቁጥሩ ልንገርሽ እሺ TEK እሺ ዜሮ ዜሮ እሺ ስድስት ሰላሳ አንድ
ስድስት ሰላሳ አንድ ሌላኛውስ ስድስት ሀያ ስምንት
ስድስት ሀያ ስምንት ስድስት ሰላሳ አንድ እና ስድስት ሀያ ስምንት አዎ።
በፕሪንተር እና በምንድን ነው የገባው ያልከኝ?
አንደኛው ፕሪንተር አንደኛው stuck
አንደኛው ፕሪንተር አንደኛው stuck ስድስት stuck ሰላሳ አንድ አድርጎ ነው።
አዎ። ስድስት ሰላሳ አንዱ በሰር በእንትኑ ነው print out print እሺ፣ በ- ያኛው ደግሞ በ stuck stuck እሺ። check አድርጌ ላሳውቀ።
እሺ ስልኬ ይዘሽዋል አዎ አለ።
እሺ እሺ አትይኝ በእናትሽ እሺ።
እየጨቀጨቁኝ ነው እሺ